ሄሎ
ሄሎ ጤና ይስጥልኝ። ሀሚድ ነኝ። እንዴት ነሽ?
ሰላም ነው?
እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነህ?
እሺ ምን ነበር?
የኳስ ኮሚሽን ገብቶልን ነበር ውብሸት ማርቆስ shop ጋር
okay ባለፈው ሳምንት ማለት ነው። ደውዬ ነበረ ግን አንዴ ቆይ ምናምን ብላችሁኝ አልደወላችሁልኝም፣ አላሳወቃችሁኝም።
እሺ ውብሸት ማርቆስ አይደል?
አዎ
እሺ ሌላ detail አለ የምትነግሪኝ information?
የምነግርህ የኳሱን ሂሳብ ትክክል አይደለም የገባልን ኮሚሽን ማለት ነው።
okay ስንት ብር ነው?
የኳስ- የኳስ ሂሳብ ሲሰራ negative አይጨመርም አይደለም። negative ከሆንክ በቃ ይዘለልና በሚቀጥለው ሳምንት ነው ኮሚሽን የሚሰራለን። እኛ okay ጋር ግን እንደ agent ስለሆነ እየሰራችሁልን ያለው negative ንም አብራችሁ ቀንሳችሁ ነው ኮሚሽን የሰራችሁልን።
okay እንደዛ ተቀንሷል ነው?
አዎ በጣም ብዙ ብር ወደ አስራ ሶስት ሺህ ምናምን ብር ተቀንሷል።
እሺ ለዛ ኮሚሽን መላክ አልቻልኩም ለልጆቹ።
እሺ እሺ እሱ በቃ ታስፈልገ ሪፖርት ታሳውቀኛል።
እሺ እሺ በቃ
አመሰግናለሁ።
እሺ እሺ